Jolene Hubbard eh Mikael Muthiaho
ሄሎ
ሄሎ ሰላም ጤና ይስጥልን ቤተሰቦች።
account ለመክፈት ፈልጌ message ኡ እስካሁን ድረስ አልተ- አልተላ- አልተላክልኝም እ password ረስተ ነው ወይስ እንደ አዲስ register ለማድረግ ነው?
አ- እንደ አዲስ register ለማድረግ እሺ እንደ አዲስ ከሆነ bet bet dot bet ብለህ ትገባና
እ
ከዛ ስልክን ዘጠኝ ብለህ ጀመርክ።
እሱን አስገብቼው እ ትላንትና message ሊመጣልኝ ሲል እ፣ ተ- በድንገት ወጣው ወጣውበት ከዛ እንደ እንደ እንደገና አዎ ለመክፈት ስ- ስፈልግ እሺ thi- this phone already exist ነው የሚለኝ
እ እስቲ ይሄ ነው ቁጥሩ check ላድርግልህ ከፍተህበት ከሆነ ይሄኛው አይደ- አይደለም እሺ ንገረኝ።
ዜሮ ዘጠኝ ዜሮ ዘጠኝ ዜሮ ዜሮ ዜሮ ዜሮ አስራ ዘጠኝ አስራ ዘጠኝ ሰላሳ ሶስት ሰላሳ ሶስት እ ሰላሳ ስድስት ሰላሳ ስድስት አዎ
እሺ አዎ በዚህ already ተከፍቶበታል። ስለዚህ forget password ነው የምትለው። እሺ
ከዛ በኋላ ይከፈታል አዎ forget password ስትለው በ message ይላክልሃል ኮድ። ከዛ Okay።
ያቺን ኮድ ትይዝና ስታስገባው ይከፍትልሃል።
Okay እሺ እንደዛ አመሰግናለሁ አድርገህ- እሺ እናመሰግናለን። መልካም ምሽት።
እሺ መልካም እሺ እሺ